Hello hello አቤት አቤት፣ ሰላም ነው?
አለን አለን።
ሜላት ነኝ
ወይ እኔ ልጅ እንዴት ነሽ?
አለው እግዚአብሔር ይመስገን።
ምንድን ነው በቢሮ ምናምን መጣሽ?
እ ያኔ balance የለውም ለዛ ነው።
አንቺ ግን ይህን ካርድ ሙይ ሙይ ምንም ይሞላል እኮ
አ
እሺ
ያላክልኝ ስልክ ሁለት ነው።
እ?
እሱንም text ያላክልኝ።
አ አስተነገን አዎ እና ደግሞ አንደኛው አይሰ- አይነሳም ጭራሽ
ለምንድን ነው የማይነሳው? አሀ ኧረ ሜሊ ተይ፣ ምን ሆነሽ ነው? እኔ አይ- ደውዬ እኔ እንደ- ደውዬ እኮ አንሱ ካልካ- ካልኳቸው እንዴ ልክ አይደለም።
አሽ እሱንም አይደለም ግን እየሞከርኩ ነው። እ፣ ካነሱ አነሱ ነው። አንደኛ አንስቷል ግን በኋላ ብሎኛል። ሌሎ ሌሎች ላክልኛል እንዴ ሁለት ብቻ ምን ያደርግልኛል? ሁለት ብቻ ምን ያደርግልኛል? ሌሎችንም ላክልኝ።
እሺ ረግልሽ Text አድርግልኝ።
እም?
Text አድርግልኝ በቃ።
እሺ